ጤና ይስጥልኝ BGI ኢትዮጵያ ብርሃን ነኝ። እባክዎትን ምን ልርዳዎት?
ከፍራውል ሆቴል ነበረ የምደውለው።
እሺ ደንበኛችን ምን ልርዳዎት?
እንትን ፍሪጅ በቅርቡ አስተካክለን በቃ እንትን በረዶ እየሰራ አስቸገረን።
በረዶ እየሰራ አዎ፣
okay፣ እሺ፣ እሺ ደንበኛችን የ BGI ID ዎትን ወይም የ TIN number ዎትን ይንገሩ።
እስኪ number ኡን ልንገርሽ
አ ይንገሩ።
ሶስት ዜሮ ሀያ አምስት
እሺ አንድ ቀን ማድመል ላይ ጠብቀኝ።